Hello hello
Hello ሰላም ነው?
እግዚአብሔር ይመስገን። ምንድን ነው?
ምንድን ነው withdrawal በሌላ ስልክ አድርጌ ተያዘብኝ፣ አልተለቀቀም። confirm ቤስት ቤት ስልክ ቁጥር እ፣ የደወልክበት አይደለም?
አይደለም።
እሺ ንገረኝ ቁጥሩን።
አስራ ሁለት ሰባ ሁለት እሺ ሰባ አምስት ሰማንያ ስምንት ሰባ አምስት ሰማንያ ስምንት ስንት ብር ነው?
ሁለት ጊዜ አምስት አምስት
እሺ ጠብቃ
አዲሱን ነው አበሌ አምስት አምስት መቶ ነው አይደለ?
አ
አንዱ failed ብሎ ወደ ቤስት ቤት account ተመልሷል። አንዱ ደግሞ processing ላይ ነው።
አሃ። እና
ትላንትና ነው በአስራ አንድ አ አ
እስኪ ቆይ አንዴ
confirm አድርግልኝና
confirm ተደርጓል። ቆይ እስኪ ቆይ አንዴ ወደታችን check ላድርገው።
ይህ ምን ለመጠቀም ነው?
ብርብሽ ባይ ለማርዳት ነው። ምን አሉ እያዩ ነው።
አ confirm ይኸውልህ እቺ አዎ፣ እቺ pro- አምስት መቶ ብር pro- processing ላይ ያለው ለቻፓ አሳውቅልሃለሁ ቶሎ እንዲያስገቡልን። አንደኛው ግን ሴት አድርጎ ወደ ቤስት ቤት ተመልሷል። በ voucher ነበር የሞከርከውና እ፣
ወዲያው ነው fail አድርጎ ወደ ቤስት ቤት account የተመለሰው።
fail አደረገ።
አዎ fail አድርጎ ወደ እንዴት ቤስት ቤት fai- የተመለሰው።
እንዴት ምን ማለት ነው?
ይኸውልህ አንዳንዴ system እ፣ እንትን ያደርገውና revert ያደርገዋል ራሱ ማለት ነው።
እ፣ account history ጋር ገብተህ check ማድረግ ትችላለህ።
አሀ። እኔ አንዴ እንትን ብያለሁኝ እ፣ እም።
አዝዤ ያለው ተይዞ ነው ያለ። እኔ ጋር እኮ ምንም መብት የለም። እኔ ማ- back ማድረግም አልችልም ምንም አልችልም። እሺ ተመልሷል እኮ ነው የአዋሱን ደ- የምልህ።
የአዋሱን አምስት መቶ ብር ደውይና እሺ እንትን በይ እሺ አሳውቅላለሁ። እሺ እሺ መልካም ቀን።
እሺ